ሁለቱንም አመት ነው እንጂ ባጀቴ ሰላሳ አምስት ሰላሳ አምስት ሰላሳ አምስት ሀምሳ አራት
ሰላሳ አምስት ሰላሳ አምስት ሰላሳ አምስት ሀምሳ አራት ምን ሆነ?
አዎ ጎበዝ። አልደረሰልኝም ከሬስቶራንት የት ነው ያዝከው አብዲ?
በርገር ቤዝ
በርገር ቤዝ ናቸው ሁለት አ እናንተ ሰፈር ማለት ነው።
እሺ ታገናኘኛለህ? ምግብ ቤት ሆንክ አብዲዬ?
ላገናኘሽ?
አዎ እሺ አገናኝሻለሁ። ምን ችግር አንዴ። እሺ ስልክ እያወራች ነው። ቆይ አትዝጊው መስ እሺ
hello
አቤት ጤና ይስጥልኝ እናቴ።
አቤት ከ BeU ነበር የምደውለው በሰባ አምስት ሰላሳ አምስት ሰላሳ አምስት እና በሰባ አምስት ሰላሳ አምስት ሀምሳ አራት order ነበር እናንተ ጋር
እ እሺ
አልደረሰም እያለኝ ነበር driver ኣችን። ከዚህ በኋላ ምን ያህል ደቂቃ ይጨርሳሉ?
እ አንድ አስራ ሰባት ደቂቃ ምናምን ሰባት ደቂቃ።
እ እሺ እናቴ ስጭልኝ። እሺ እሺ
ዋይ መሲ አብዲ በቃ ሀ- ሀያ አንድ እና ሀያ ሰባት ደቂቃ ስለሆኑ ሰባት ደቂቃ እያለች ነው ተቀበላት።
በሰባት ደቂቃ ውስጥ ከደረሰልኝ ቆንጆ፣ ካለበለዚያ አልቀበላትም። እሺ ድጋሚ ደውል አብዲ።
እደውላለሁ። እስኪ ድረስና ያው